وبرجع الوجه يظل
ሄሎ፣ አቤት።
አዎ ጤና ይስጥልን።
አብሮ ይስጥልን።
አቦ ትላንትም ኔትወርክ ቢዚ ነበረ ስንደውል አላነሳችሁልንም። አኳንቴ ብር ብር ዲፖዚት ውስድሮ አድርጌ ወደ ቴሌ ብር ማለት ነው እሺ፣
ሶስት መቶ ብር ከምሽቱ ዘጠኝ ሰዓት ከትላንት ወዲያ ማታ ላይ እሺ፣
ወደ አካውንቴም አልገባም። ዲስት ቤትም ወጥቷል። ቢልዲንግ ያለ ነው ጠብቅ ያለ ነው ታውቂያለሽ። እንድታስተካክል ፈልጌ ነው።
አሁን የደወልክበት ነው የቤት ቤት ቁጥር?
አዎ ይሄ ቁጥር ነው።
እሺ፣
አ?